ሄሎ Hello፣ ሰላም ጤና ይስጥልን።
ሰላም እግዚአብሔር ይመስገን። ጤና ይስጥልኝ።
ሊሞን
አዎ ከዊፕላስ solution ነበር የምደውልልህ።
ከየት?
ከዊፕላስ ዊ ፕላስ application ኡን አውርደህ ነበር።
አዎ አውርጄ ነበር።
እሺ፣ አሽከርካሪ ነህ ወይስ
አይ አይደለሁም።
አሽከር- okay፣ ተጠቃሚ ነህ? user ነህ?
አዎ ገና አልጀመርኩትም። ዝም ብዬ እያየሁት ነበር ነው።
እሺ፣ አንተ አሁን የተመዘገብከው ዊፕላስ provider ላይ ነው እና አንተ የምትመዘገበው አ ዊፕላስ user ላይ ነው እና ዊፕላስ user ን አውርደህ አገልግሎቶቻችንን እየተጠቀምክ የምንሰጣቸውን አገልግሎቶች እየተጠቀምክ አ የወደፊት ምቾትህን መቀላቀል ትችላለህ።
okay እሺ፣ አየዋለሁ። አላወቅኩትም ነበር እ፣ በደንብ ስላላወቅኩት ነው።
በቃ አሁን provider ላይ ነው ያለኸው። ዊፕላስ user ን በማውረድ መቀላቀል ትችላለህ ማለት ነው። አመሰግናለሁ።
እሺ እና እሺ እሺ፣ thank you